እኔ ማየትና ይህ ነገር በዚህ በየክርስቶስ መስዋዕት መበረከት አይችልም።
hello hello፣ አቤት አቤት።
ተደውሎልዎት ነበር። እኔ ራሴ ነበር የደወልኩልዎት። ቁጥሩ ተሰጥቶኝ ወይ ስልክዎት አይሰራም ወይ ደግሞ በተደጋጋሚ ቀን ለሶስት ቀን በተከታታይ ደውዬልዎት አያነሱም ነበር።
okay yeah በሰዓቱ ለቅሶ ላይ ነገር ነበር okay አዳማ። ከዛ ስጠይቅ ምናምን ተደውሎ አብዛኞቹ ጋር
እርሶም ጋር ተደውሏል። ቁጥሩ ተከታታይ ለሶስት ቀን ሶስት ጊዜ ደውዬልዎታለሁ፣ አያነሱም። የሆነ time ደግሞ ስደውልልዎት ስልኩ አይሰራም ነበር።
አ፣ basement ታች ስለሆነ ground ስለሆነ እና ነው ለዛ ነው።
እሺ ለማንኛውም እንትን ሽልማቱ ተላልፏል። እ፣ አሁን በምሰጡት ቁጥር እ፣ አንድ ጉርድ ፎቶ መታወቂያ ይልኩልኝና አሁን እሺ ከሚመጡ ሰላም ጋር አብረው ለሙት እሺ። ምናምን ጉድ ፎቶ እና
መታወቂያዎትን እ፣ ቁጥር ያዙ ልንገሮት እሺ
ዜሮ ዘጠኝ ሰባ አምስት
ዜሮ ዘጠኝ ሰባ አምስት ዜሮ አንድ ዜሮ አንድ ሀምሳ አንድ ሰላሳ አንድ ሀምሳ አንድ ሰላሳ አንድ ቴሌግራም ላይ ነው ምልካ።
አዎ በቴሌግራም አንድ ጉርድ ፎቶና መታወቂያትን ይላካል። ሽልማቱ የሚሆነው እ፣ በሚቀጥለው ነው ማለት ነው። አብረው ነው የሚሸለሙት ከሌሎች ተሸላሚ ጋር ተላልፏል።
እሺ እሺ እሺ፣ አመሰግናለሁ። መልካም እሺ። በጣም አመሰግናለሁ።